ሄሎ ጤና ይስጥልን። ቤት ራዲዮት ነኝ።
አሁን ደውልጎ ሄሎ አሁን ነው ደውልጎ ስሰር እሺ፣ ምን ነበር?
ተጫወታው እሺ፣
ስልጣ አስራ አንድ ብናወስ ሀያ አንድ ሀምሳ አንድ አሁን ናገርጋለሁ
ዜሮ ዘጠኝ
አስራ አንድ
ምን ሆኖ ዊዝድሮ ነው ዲፖዚት ነው?
አዎ ምንድን ነው
አ እኮ ዲፖዚት ተጫወታ ነው። አዎ
እኮ ሌላ ቦታ ገባ፣ ሌላ ቦታ ነው ገባው
እኮ አልገባኝ። በደንብ አስረልኝ።
እ ጫወታው ዲሰምቢ ዜሮ ዲሰምቢ ዘጠኝ ጫወታው ስርጣ አስራ አንድ ዜሮ ዘጠኝ ስልሳ አስራ አንድ
አይ ስርጣ አስራ አንድ
ዜሮ ዘጠኝ ስልሳ አስራ አንድ
ይሄ አይደለም ስርጣ አስራ አንድ ነው ስርጣ አስራ አንድ አስራ አንድ አሁን የደወልክበት ስልክ ነው የቤት ቤት ነበር?
አዎ ስርጣ አስራ አንድ ስልሳ አራት አዎ አዎ።
ሀያ አንድ ሀምሳ አንድ አሁን ጫወት እሺ ቆይ እያየሁልህ ነው። እሺ አንድ ታገሰኝ።
እሺ አወር
እሺ ስንት ብር ነው? አምስት መቶ ብር
አምስት መቶ ብር ነው።
አዎ፣ እሺ አሁን ለሳንቲም ቢያሳውቅ ይላለሁ። ታገሰን እሺ፣ ትንሽ ይገባል አሉ። ብዙ transaction ነው ያለው። ይገባል ትንሽ። እሺ፣ መልካም ቀን